ሰላም ነው ሰላም ገና ገባ አላካችሁልኝ ወደ አፍሮ
ልንገረው ቴሌግራም ላይ እ ዜሮ ዘጠኝ ልንገረው ቴሌግራም ላይ
ቴሌግራም አ ቴሌግራም በዚህ ቁጥር አጠቀምም እኔ በሌላ ስጦታ በቁጥር ቢሆን ችግር የለውም ዜሮ ዘጠኝ ስልሳ
ያዥልኝ ዜሮ ዘጠኝ ስልሳ
ሰባ ሁለት ሰባ ሁለት ሰባ ሁለት
አርባ ሁለት
አርባ ሁለት
እንደገና ሰባ ሁለት ሰባ ሁለት
እናመሰግናለን